ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ። ዩቲዩብ ነው ምን ልርዳው?
አብሮ ስጥልን። ዛሬ ነው class የምትጀምሩት?
አዎ
ስንት ሰዓት ነው የሚጀመረው? የት ጋ ነው?
ባለፈው መጥተው ነበር።
እ አልመጣሁም። welcome አ፣ እንትን ስለሆነ ፕሮግራም ስለሆነ ባይመጡም ችግር የለም ሲሉ አልተመቸኝም ነበረ። አላየሁትም። አልመጣሁም።
እዛ ቦታ ነው የሚመጡት። እዛ ቦታ ባለፈው የተባሉበት ቦታ ነው የት?
የሚመጡት። አስራ አንድ ሰዓት ሴምሲ ሚካኤል።
ሲኤምሲ ሚካኤል አዎ
ምን ህንፃ ላይ ነው?
ሴምሲ ሚካኤል ላይ የ Economic Commission ህንፃ የሚባል አለ። በቤተ ክርስቲያኑ በኩል ድልድዩ ጋር በድልድዩ ጋር ሲደርሱ በቤተ ክርስቲያኑ በኩል ይታዩታል።
ኢኮኖሚክ
ኢኮኖሚክ ህንፃ ኢኮኖሚክ እሺ።
ይለካል። እሺ Economic ህንፃ። እሺ አስራ አንድ ተኩል እንጀምር አይደል? ምን ምን ይጠበቅብኛል? ይዤ የምመጣው ያው ማስታወሻ ደብተር ይዘው መምጣት አለብዎት እና ያው የተ- ባለፈው ስላልመጡ የከፈሉበትን ደረሰኝ ይዘው ቢመጡ ጥሩ ነው። ወይ ስክሪንሾት።
ስክሪንሾት አለኝ ለእናንተ ቴሌግራም ላይ ላኩበት አለኝ።
አዎ በቃ እሱን ይዘው ይምጡ። እናመሰግናለን።
እሺ መልካም እሺ